hello ሰላም ጤና ይስጥልኝ ድር ገበያ
hello ሰላም ነው።
hello
hello አሁን አባይ ቲቪ ላይ እየተከታተልኩት ነበርና ድር ገበያን እሺ እሺ
ጎንደር አሁን እኛ እኔ ክፍለ ሀገር ነው ያለሁት አሁን ጎንደር እና ያንን ለመግዛት ብፈልግ እንዴት ነው ማግኘት የምችለው?
በፖስታ ቤት ነው የምንልከው ከክፍያ በኋላ በሰባ ሁለት ሰዓት ውስጥ ይደርሶታል ጎንደርም እየላክን ነው የምንገኘው ተው እንጂ በአሁን የልጆች ያለ አሁን የልጆች ልብሶች እሺ ማዘዝ የሚፈልጉትን እቃ አለ
አዎ ኮድ ያያየዋቸው ነበር አሁን ቴሌቪዥን ላይ እሺ ስሙትም አልበል ሀብታሙ ሞገስ እባላለሁ ሀብታሙ ሞገስ አ ሀብታሙ ሞገስ አ እሺ ሀብታሙ ሞገስ ጎንደር ነው የሚገኙት ጎንደር አ እሺ ማዘዝ የሚፈልጉትን መለያ ኮድ ይነግሩኛል
እንዴት ማዘዝ- ማስገባት- ማስገባት የምችለው ገንዘቡን እንዴት
ለ- ለእኔ ንገሩኝ ማዘዝ የሚፈልጉት መለያ ኮዱን ንገሩኝ ሰባ ስድስት ነው የሚል ቆይ እስኪ አሁን advert ላይ ነው ሰባ ስድስት ማለት የህፃናቶች ቁምጣ እናንተ ያለ ሰባ ስድስት ቁጥር መሰለኝ ሰባ ስድስት ቁጥር አ
ሰባ ስድስት ነው የሚለው ኮዱ አ ሰባ ስድስት የሚል አይቻለሁ ኮድ እሺ ሌላስ ሌላ ማዘዝ የሚፈልጉት እቃ አለ አ ያው ጫማ አለ ስንት እንደሆነ advert ነው አሁን advert ኡን አይቼ ልንገርህ እሺ ኮዱን ኮዱ ላይ ከጎን ኮድ አላቸው እና ኮዱን አይተው ይንገሩኝ እሺ ወንድሜ እሺ እሺ አሁን አሁን ይችላሉ አይ- አዩት ኮዱን ገና እንትን ላይ ነው advert እያ እንትን እያለ ነው እሺ ማስታወቂያ ገብቶ ነው አዎ ማስታወቂያ እሺ እሺ ስለዚህ ኮዱን አይተው መልሰው ደውሎ ይንገሩኝ እሺ ወንድሜ እሺ እሺ